ጤና ይስጥልኝ ዋሽንግተን እንዴት ዋላችሁ?
እግዚአብሔር ይመስገን።
reception ላግኝ እባክሽ።
ምን አሉኝ?
reception ማግኘት እችላለሁ?
እ አዎ ቁጥራቸው ልስጥዎት?
አ- አንዴ ቆይ አንዴ ነኝ ይንገሩኝ። አሁን ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት
ሰማንያ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ እኔና ታንኪዩ